ወይ hello ወይ ዴባ አቤት እኔ ምሮ የእንትን ይሄ ምድረው ስሙ ይሄ self የሚሰራበት እንትን አለ አይደል ወይው
እ እንትኑን ታውቀዋለህ ፎቶ ምናምን አለ የሆነች ፎቶ ነበረች ጠፍታብኝ ነው በእናትህ ማለት እንዴት ነው self የሚሰራው like ታውቀዋለህ ካረ calculation ኑ አንተ አረ የለውም በእምነት ነው የምንሰራው እኮ ቁጥብ አረ የሆነ calculation ነበረው እኮ calculation አለው አስር percent ምናምን የሚሉ ግን እ በተቆረጠ ውጤት ምናምን አይደለ እየሄደ የሚለው ጨዋታ በ- በ- በበዛ- ያ ያ አሁን ከአስር ጨዋታ ይሄን ያክል ፐርሰንት ከአስራ አንድ ከአስራ አምስት ከፍ ባለ ቁጥር ፐርሰንት ይጨምራል ግን
እ ዘይንዶት በደይ በዛ መሰረት አ፣ አይላክልህም እንትኑ ገብተዋል ስንት ትኬት እንደተቆረጠ እንትኑን አይ- አይልኩልህም ማለት ነው ባክ ኦፊሱን አይ አይልኩልህም እሱማ ገብሱ እሱን አይልኩልህም። አይ እኔ ደግሞ የሆነች ኖርማል ጀነራል ፎርማቷን ነበር የፈለግኳት። በፊት እኮ ነበረች ጠፍታብኝ ነው እንጂ አለው እንዴ ላይ የለኝም እኔ ራሴ ኤ percent ነው ሲመረጥ ኤ percent ነው ምናምን የሚል እ፣ በእርግጥ ያው እንትኑን አያመጣልም፣ ግን general format ኡ አለ አይደል ፎርሙላው የለም ሜሪን እኔ ራሴ ስንት ጊዜ ነው ላኪልኝ ወይ back office ኡን ስጡኝ ልስራ ራሴ check ላድርግ ብዬ ጠየቅኳት ግን እ፣ የለም በቃ የሚሰጠኝ የለም ተውኩት የሆነ ሰዓት ላይ
በቃ ካገኘሁ ድርጅታችንን ያለ ያላመንኩ ደግሞ ማንን ልመን ብዬ ማንን ልታምን ያ ማለት
ባይ- ባ- አሁን ባይሆን እንትን አድርግልኝ ምን ተዋስተዋክልኝ ካይሮን እግዚአብሔር ነው እየጨቀጨቅኳቸው ነው። ካይሮዎች እኮ በቃ እንትን ናቸው። ሌባ ብታውቃቸው እኮ ደስ ይለኛል። እንደ ጂአር እንደ ምናምን አይደለም።
እሺ እንትኑም እንትኑም እንደዛ ነው በቃ ሲስተሙም የ- ከስፖርቱ የስፖርቱ ለቴክኒሻናችን አሳውቅ ያለው ብሎኝ ያስፈልጉ እየጠበኩት ነው።
እሺ